ጀምር በአንድ ቀን ጌታ በአንድ ምሽት ጀምር በአንድ ቀን ጌታ በለቱ ተወጥኖ ላይ ሰምር በለቱ ምነው አጣደፈኝ ዘንድሮስ ጫን ያለው ነው መቼው ስሰዶን እንዲህ አከለፈኝ አይሆንም ያልኩት ሆኖ ሄደ ልቤ በኖ ዛሬም ተፈትኖ ውበት አይቶ ውበት አምኖ በፈገግታ ታዛዥ ሆኖ ወይ መረታት ፈጥኖ ገርሞ ቢያዘልቅልኝ ባገኛ ደግሜ አይቆጨኝም ነበር የዛሬው ድካሜ ከአንገት በላይ ባልቀረብኝ እንቅፋቱን ባልጣለብኝ ላይደበቅ ላይሸሸግ አንዴ ሆኗል ምን ይደረግ ላይደበቅ ላይሸሸግ አንዴ ሆኗል ምን ይደረግ ተረታው አጣሁኝ ፎይታ አፍቅሬ ተቀጣው አጣሁኝ ፎይታ በአንድ ምሽት ጀንበር በአንድ ቀን ጌታ በአንድ ምሽት ጀንበር በአንድ ቀን ጌታ አልመዱን ባያውቅበት መግባባት ቸግሮ ዘዴው የጠፋበት ለብቻው ላይ ወጣው ሰው ወዴት ይሸሻል ችሎ ላይገባበት ፍቅር መች ይዘልቃል በአንዱ ካመዘነ በንጥልጥል ከሆነ ሙድ ያስችሎት አልጨከነ ወይ ወጥቶለት አልሰከነ ብቻውን ተከነ አልኩኝ ፈራተባ ቆረጥኩ እንዳታኋት እንዳሻኝ ቀርቤ ወይ አላጫወትኳት ስሜት ሲግል መጠናቶ ፍቅር ሲታይ ይፋ ወጥቶ የት ሊደረስ አንገት ደፍቶ አንጀት ሳይረስ ጥሙ ረክቶ የት ሊደረስ አንገት ደፍቶ አንጀት ሳይረስ ጥሙ ረክቶ
ተሸክሜ እዩን ስንከራተት ለመውደድ አዝግሜ
ያስኩኝ ባንድ እይታ እንዲያው በጨረፍታ በምሽት በማታ ሳላስበው ስቃ ገብታ በትዝታ ቤቷን ሰርታ ሄደይ ተሰናብታ ከማንም አከረው ከማን ልካፈለው ሚስጥሬን አውጥቼ ነረንቤ ላቅልለው ካንደበት ላይ የከበደ ከእሳት በላይ የነደደ በዓይኖቼ ጦስ መጥቶብኛል ስውር መረብ ጥሎብኛል ምን ባደርገው ይሻለኛል የምሆነው ጠፍቶብኛል ምን በፈጥር ይሻለኛል መላው መዶን ቸግሮኛል በዓይኖቼ ጦስ መጥቶብኛል ስውር መረብ ጥሎብኛል ምን ባደርገው ይሻለኛል የምሆነው ጠፍቶብኛል